ሄሎ
አሎ ጤና ይስጥልኝ ጓደኛ።
ብለን ከቤት ቤት ነው የምደውለው።
አዎ ገባኝ። ጓደኛዬ አሴንሲዮ አይደለ?
አ አሴንሲዮ አይደል?
አይ አሴንሲዮ ማለት አይ በእንትኑ ነው አሁን በምጠቀምበት ስሊት ገባኝ።
እየተጫወትኩበት በነበረው ስልክ ነው።
ገባኝ። እ፣ ስላልገባኝ ነው ያለው እንትን እ፣ በቮቸር ነው የወጣው ገንዘቡ?
አዎ በቫውቸር አካውንት ውስጥ ነው የገባው። ጓደኛዬ እኔ ሀምሳ ብር ነበረኝ ታውቃለህ። እኔ በኋላ ሞልቼ ነው የምጫወተው። እሺ ለእኔ እየቃምኑ ነበር። እኔ ኮቢ አድርግልኝና ልጫወት ሲለኝ አረኩለት። ከእኔ ወጣ፣ ለሱም አልገባም። እስከ ትላንት ይመለሳሉ ብዬ ሲጠብቅ ምንም አልተመለሰልኝም።
በዚህቹ ቁጥር ነው ቤተሰቦች የሚጠቀሙት?
አዎ በዚህ ስልክ ቁጥር ነው።
Okay፣ እሺ። እስቲ check ላድርገው። መስመር ላይ ጠብቅ።
አይ
ትናንትና ነው ዛሬ?
ትላንትና ትላንትና ወደ ማታ አንድ ሰዓት ከትላንት እስከ ዛሬ እየጠበቅኩ ነበር፣ አልገባም።
ኦኬ። Hello።
አዎ እየሰማሁ ነው ጓደኛ።
አዎ፣ pending ነው የሚለው እንትኑ
አዎ voucher ኡ ማለት ነው።
አዎ
በሌላ ስልክም አልገባም እስካሁን
አዎ አልገባም። አይ ልጁ በሱ አልገባም፣ በሱ ካልሞከረው?
አልገባም።
እኮ ልጁ ካልሞከረው አይገባማ።
አዎ አልገባም።
ሞክሮት እሱ ምንድን ነው የሚለው?
አዎ በእኔ ስ- እኔ በእኔ እጅ እያለ እምቢ ስል በቃ እምቢ አለ ብዬ ለሱ ስልኩን መለስኩለት። በእኔ account ይመልሳለሁ ስል ስጠብቅ ስጠብቅ ምንም አልተመለሰልኝም።
አዎ ወይ ደግሞ step ላክሎት እና ምን ምን መደረግ እንዳለበት ወደ እ?
ራሱ ገንዘብ አዎ ወ- አዎ አይ ወደ ለራሱ ራሴ እንድመለስ ነው።
መልሰውት?
አዎ እሺ step ኦቹን ላክሎት።
አዎ ወደ እኔ እንድመለስ ነው።
እሺ እሺ እልካለሁ ቴሌግራም